ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
የአምቡላንስ አገልግሎት
አዎ የአምቡላንስ አገልግሎት ነው አምቡላንስ ፈልገው ነው?
እስከየት ድረስ ነው የምትሰሩት?
የፈለክበት ቦታ አንተ ከየት ወዴት እንድንሄድ ነው የፈለከው?
ከዚህ ከኢትዮጵያ ነው።
አምቡላንሱን በስነ በትክክል ፈልገህ ማደው እየደወልክ ካልሆነ አምቡላንሱ ላይ ምን አልሽ?
መስመር እያስገባቸው ነው እሺ
ምን አልሽ?
አምቡላንስ የሚፈልጉ ሰዎች አሉ አስቸኳይ ስለዚህ አልፈልገህ ካልሆነ የምትደውለው ለሚፈልጉ ሰዎች መስመሩን እያስገባቸው ነው
ፈልጌ ነው